hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነው የደወልኩሎት።
እሺ።
የቲማቲም order ነበሩት ያልመጣሎት አይደል? አምስት ኪሎ
አዎ፣ አሁንም አልመጣልኝም። ዛሬ ብላኝ ነበረ፣ ትናንትና ደውላልኝ፣ ዛሬም አልደወሉልኝም።
ያው አርባ አምስት ቤቱ ስልክ አይሰራም። ለዛ ነበረ በዚህ ነው ስደውል ነው ያገኘሁት። እኔም እንዳጋጣሚ ሆኖ
አ፣ እሺ፣ ነገ የት ላስልክሎት?
ሰሚት ብሩክ ሶፍሊ ነው።
እሺ፣ ሰሚት አስልክሎታለሁ። ግን ስልክ አርባ አምስት ቤቱ ይሰራል ወይስ ይሄኛውን ላስገባው?
ይሄኛውን ማስገባት ትችላለህ፣ ችግር የለውም።
በቃ በዚህኛው ላድርገው። እሺ፣ እሺ። እና ነገ በዚህ ይደውሉታል፣ ይረከባሉ።
እሺ።
እሺ፣ መልካም። እሺ፣ እሺ፣ ቻው።